hello ሰላም ጤና ይስጥልን ችግር
hello ጤና ይስጥልን።
አብሮ ይስጥልን ሰላም
ቺፕ ቺፕ ነው እንትን ተቀማጭ አድርጌ ነበር እና መልሼ ለመውጣት እንዴት ነው የማደርገው? ወደ ምን?
account ኤ እንዲገባ ምን ነበረ
እ ምን አዝዤ order አድርጌ ነበር። order ኡም አልመጣልኝም። ሲቀጥል ተመላሽ ለማድረግ እንዴት ነው የማደርገው? እዛ ላይ ያስገባሁት ላይ እሺ መቼ ነበር ያዘዙት ትላንትና ነበረ። ከትላንት ወዲያ አልመጣሉትም ነው ወይስ ሌላ አልመጣም፣ አድርጎት?
አልመጣልኝም። የቀረውን ብር ለማውጣት ፈልጌም ነበር okay እስኪ ስልክ ቁጥር ይንገሩኝ
እ ስልክ ቁጥር ይንገሩኝ check ላድርግ የዚህኛውን እ፣ እኔ የምልበትን ያዘዝኩት ያዘዙበትን አዎ እሺ ዜሮ ዘጠኝ አርባ ስምንት አርባ ስምንት
አርባ አምስት እሺ ሰላሳ ዘጠኝ ሰላሳ ዘጠኝ አስራ ሁለት
መሐመድ በሚል አ ምንድን ነበረ product ኡ
የለውዝ ቅቤ ምናምን ነበር